ጤና ይስጥልን። ቤስት ቤት ረዴት ነኝ የምንረዳው?
እናት ውጤት ለማየት ነበረ።
እሺ ችግር ኮርት ንገረኝ።
አስራ ሁለት ዘጠና ሁለት
እ አስራ ሁለት ዘጠና ሁለት አስራ ሶስት አርባ ሁለት
አንድ ጨዋታ ወጥቶብሃል። እሺ ግን ቦነስ የለውም
ማንሳንሲ ነው እ አዎ ተሸንፎ ነው። እሺ አዎ።
ሌላ ደግሞ እንዳለኝ እሺ
አስራ ሁለት ዘጠና ሁለት አስራ ሁለት ዘጠና ዘጠና ሁለት አስራ ሁለት ዘጠና ዘጠና ሶስት ሶስት
ሰማንያ አምስት ሰባ ዘጠኝ
እሺ። ይሄ ሁለት ጨዋታ ቀይ አብርቶብሃል።
ያኛው እ፣ ቀይ ነው ያበራል ሲልቷን ሲል አዎ አንደኛ አንድ ጨዋታ ቀይ በርቷል። መልካም